ይዘጉብኛል ታውቂያለሽ። ባንክ ደግሞ ሲቆይብኝ ይዘጉብኛል።
ሄሎ ሄሎ፣ ጤና ይስጥልኝ
ሰላም አለ አትክልት
አ እሺ እ፣ ከቴሌ ነበር የምደውልልሽ።
okay እሺ እ፣ ቴሌብር agent ተመዝግበሽ ነበረ
አዎ active እንድናረግልሽ እንድትሰሪበት balance እንድትሞይበት ነበር የደወልኩልሽ።
ያው እንትን ምንድን ነበረ password PIN ኡን ወስዶ- password ኡን አዎ password ኡ አሁን እነግርሻለሁ ማለት እ፣ እነሱ ያስተካክሉሻል ልጆቹ እልክላቸዋለሁ password ኡን እና operator ID ውን ከዚያ ያስተካክሉልሻል እሺ እሺ ነገ ወይም ነገ የሚመጡ ይመስለኛል እልክልሻለሁ ነገ ወይ ከነገ ወዲያ በቃ ነገ ነው ይደውላልሽ።
እሺ okay ትኖሪያለሽ የት ነው የአንቺ መገናኛ አ እሺ በቃ ነገ እልክልሻለሁ እሺ እሺ እናት መልካም ምሽት እሺ ያውላችሁ